Hello hello hello ይሰማል
እንትን ነበርኩ መቶ ሰባ ብር ትናንት ማታ deposit ነበርኩ እሺ እና አልገባም እኮ account ላይ
እ፣ ስንት ብር ነው
መቶ ሰባ ብር
ምን አልከኝ መቶ ሰባ
okay አሁን check አድርግ ገብቶልሃል እሺ ዜሮ ዘጠኝ አዎ አስራ አምስት አስር ዘጠና ስምንት ዘጠና ዘጠኝ አይደለ አዎ ገብቶልሃል